hello hello ወይ አቤት፣ ሬስቶራንት አቤት። አዎ፣ ሬስቶራንት ነው ያለው?
አዎ፣ እዛው።
ታገናኘኛለህ?
እሺ
hello ጤና ይስጥልኝ ድሪም ነው እናቴ።
አዎ አዎ በመቶ አምስት አራት አራት order ታዛችኋል?
አልታዘዝንም ማለት ነው።
አልታዘዛችሁም? እሺ አዎ አርባ አራት ስልሳ አራት መጨረሻው ነው ግን
ሄሎ ሄሎ መብራት ቆይሽ መልሼ እደውላለሁ። አንዴ ጠብቀኝ።
እሺ እሺ